ሄሎ
ሄሎ፣ ጤና ይስጥልን።
ሄሎ ሄሎ፣ ሄሎ፣ አቤት
ጤና ይስጥልን።
አቤት ከ We Plus Solution ነበረ ምደውልለው።
ምን solution?
We Plus Solution application ላይ ከዚህ በፊት ተመዝግበው ነበር አይደለም?
አ አሁን ላይ app ላይ የተመዘገቡ service ኦችን system ላይ active እያደረግን ነበረ እና አንዳንድ ያልተሟሉ መረጃዎችን ለማሟላት ለመጠየቅ ነበረ።
እሺ ጠይቅኝ፣ ችግር የለም።
በምን አገልግሎት ነበረ የተመዘገብከው?
ፈርኒቸር ፈርኒቸር ምን ፈርኒቸር ቤት ቤት ታሊማት ይበል ም- ስሙ ምንድን ነበር?
የምኑ የፈርኒቸር ቤቱ ስም ሴኮ ነው ሳኮ ሴኮ
ቴኮ አ ኤሲ ሲኦ አ አይደል? እሱ የት አካባቢ መልካት አንዋር መስጊድ
መርካቶ በቀላሉ ሊገኝ የሚችልበት አካባቢ ቦታ ወይ ህንጻ ምናምን ካለ ህንጻ በቀላሉ ልትገኙ የምትችሉበት ቦታውን ነው አ መርካቶ ምና- ምን አካባቢ አንዋር መስጊድ በሴቶቹ መግቢያ በኩል ማለት ነው። አውቅሽው ካላውቅሽው ሌላ እንትን ልንገርሽ ራጉኤልና በአንዋር መስጊድ ማን ለማለት እሺ ያንተ ሙሉ ስም ሁሉ አጠፋ
እ፣ ደንበኞች በዚህ ቁጥር ነው ሊገኟችሁ ያሉት ወይስ ተጨማሪ የስራ ቁጥር አላችሁ?
በዚህ ነው እሺ፣ የሰዓት ወስ ገኙ እስከ መቼ ነው?
በሰኞ ቅዳሜ ሱ ነው ማንጋ ቅዳሜ እሺ፣ ከስንት ሰዓት እስከ እ?
ከስንት ሰዓት እስከ ስንት ሰዓት?
እስከ አስራ ጠዋት አራት ተኩል እሺ፣ አራት ሰዓት እስከ ስንት?
ከአስራ ሁለት ተኩል አለ
አስራ ሁለት ተኩል እሺ። የቀበሌ መታወቂያ ወይም የንግድ ፈቃድ ያለምልክ ቁጥር ዘመለክላል ቀበሌ መጥቂያ ሰጥቻት ነበር ያኔ
አሁን ላይ እንዳጋጣሚ ስለ እንትን ሬጅስተር ስላልሆነ እና ወይ ላይሰንስ ቴሌግራም የምንልከው ቁጥር ብልኩልን ብለን ነው።
እሺ አይ በዚህ ስልክ ቴሌግራም አልጠቀምም። ቴክስት አድርግልኛ ስልክ እልክልሻለሁ።
ሽ ግማያም አካባቢዎች አዳይ ካምፓኒ ጋር አብረው ስለሚሰሩ ስኬጅልተን እኛንም በእኛ ሰርግ ማሆን እንችላለን።
እሺ እናመሰግናለን።
እሺ